ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ አቤት ምን ልታዘዝ ሄሎ ይሰማል ሄሎ ምን አሉኝ ምን አሉኝ ድምፁ ትራቅ ያለ ነው ምን ልታዘዝ ኮዱን ይነግሩኛል ማዘዝ የሚፈልጉትን ሀያ አንድ ሄሎ ሄሎ ሄሎ ምን አሉኝ ሄሎ ይሰማል ሄሎ